እሱ ካልሆነ ሰው ነው። አዎ እህ
ሄሎ ሄሎ ወይ ይቅርታ ቦነስ ብለህ ደውለህልኝ ነበር። አሁን ሀምሳ ብር ቦነስ
የምን የኳስ
አይ ይቅርታ አልደውልኩም።
ይቅርታ ተሳስተንሽ ይቅርታ